ወደ ትናንትና ህይወታችሁ እንድትመለሱ እናንተ እንዲህ ነበራችሁ ለሚሏችሁ ችን በሏቸው።
አልመለስም ወደ ኋላ አያይም አይኔ ካንተ ሌላ አልፈራም የጠላትን ዛቻ አድነኸኛል አንተ ብቻ ሞተህልኛል አንተ ብቻ ምን ሊለውጠው ያንተን ውለታ ምን ሊቀይረው ያንተን ስጦታ ለዘላለም ታትሞ ሚኖር ማን ይስተካከላል ጌታ ያንተን ፍቅር ምን ሊለውጠው ያንተን ውለታ ምን ሊቀይረው ያንተን ስጦታ ለዘላ